ሄሎ
ጤና ይስጥልኝ።
ሄሎ ከአሪፍ ቤት ነው የምደውልዎት። ደንበኛ ነው።
ሄሎ
ይሰማዎታል? ደንበኛችን
ሄሎ
ይሰማል? ደንበኛችን
አቤት ከአሪፍ ቤት ነው የምደውልዎት። ደንበኛችን ትላንትና ደውለውልን ነበር። የሚፈልጉትን አገልግሎት እንዳገኙ ከየት?
ለመጠየቅ ነበር።
እ?
ከአሪፍ ቤት
ከአሩሲ ከአሪፍ ቤት
ከአ- ከአርቲ
አሪፍ ቤት
እ?
ከአሪፍ ቤት ነው የምደውልዎት። ደንበኛችን የሚፈልጉትን አገልግሎት እንዳገኙ ለመጠየቅ ነበር።
እ። አይ፣ በቃ ችግር የለውም። አዎ ለም- አገልግሎቱ የተሟላ ነው።
እሺ፣ እናመሰግናለን። መልካም ምሽት ይሁንልዎት።
እሺ ለሁላችንም እሺ።